ጤና ይስጥልን።
ጤና ይስጥልን። እንዴት ናችሁ? ማኒ ባባ ማኒ ባባዎች ደህና ነን። እንዴት ነህ ታባቱ?
ሰላም ነው።
እግዚአብሔር ይመስገን። ምን ልርዳዎት?
መኪና የሚሸጥ ፈልጌ ነበረ።
እሺ፣ ምን አይነት መኪና ነው የፈለግከው?
እ ያሪስ compact ሁለት ሺ ስምንት ወይ ሁለት ሺ አስር ድረስ
አለን ሁለት ሺህ ስምንት እና አስርም አለን። ሁለት ሺህ አስሩ ባንክ ዕዳ ያለበት አለን አምስት ከሀምሳ
አምስት አስራ ዘጠኝ ከሀምሳ የሚባል ማለት ነው።
እ
አስራ ዘጠኝ ከሀምሳ የሚባል እ
አለን ሁለት ሺ አስር ነው።
ሁለት ሺህ አስር አዎ ባንክ ስንት አለበት አልሽኝ?
አምስት ከሀምሳ አምስት መቶ ሀምሳ አስር
እሺ እስከ አንድ ነጥብ ሰባት ነው የሚያልቃላችሁ እንዴ?
አንድ ነጥብ ሰባት ከሀምሳ compact አለን ሁለት ሺህ ስድስት
ወደ ስድስት ሞዴል አዎ
Okay። በቴሌግራም ትልኪልኛለሽ?
ድርድር አለን ማኒ ባባ dot net ላይ ፖስተነዋል አባት ቴሌግራም page ኣችን ላይ join ያድርጉትና ማኒ ባባ dot net ላይ አለ እሺ ማኒ ባባ dot net ቴሌግራም ላይ አዎ ቴሌግራም ላይ እሺ
Thank you.